ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎ የምልበት ሕይወት ጊዜ አጣ የትዝታዬ እናት የድሌ ባለቤት የትዝታዬ እናት የድሌ ባለቤት እስኪ ልፈልግሽ የት ነው ያለሽበት? ሆዴን ልናጠጠው ለዘመድ ለባዳ ሆዴን ልናጠጠው ለዘመድ ለባዳ አስተናግዳለሁ የሆድ ውስጥ እንግዳ አቤት ጭር ማለቱ ከተማው ገጠሩ አቤት ጭር ማለቱ ከተማው ገጠሩ ለተዘጋበት ሰው መገናኛው በሩ ለተዘጋበት ሰው መገናኛው በሩ ምነው ቤቴ በሩ በሌሊት ይንኳኳል? ምነው ቤቴ በሩ በሌሊት ይንኳኳል? እንቅልፍ የሚነሳ ናፍቆት ከደጅ ቆሟል። እንቅልፍ የሚነሳ ናፍቆት ከደጅ ቆሟል። ልላክ ማስታወሻ ይነገረኝ መልሱ ልላክ ማስታወሻ ይነገረኝ መልሱ የተራበ ወይኔም ባሰበት ማልቀስ የተራበ ወይኔም ባሰበት ማልቀስ የከበረ ድንጋይ መጠሪያው ነው እኮ የከበረ ድንጋይ መጠሪያው ነው እንቁ እንጉርጉሮ ሆኗል የትዝታ ትንቁ እንጉርጉሮ ሆኗል የትዝታ ስንቁ ያቺን ወፋርዳችው ላኩልኝ በሰው ያቺን ወፋርዳችው ላኩልኝ በሰው መድኃኒት ናት አሎ ፍቅር ላጠቃው መድኃኒት ናት አሎ ፍቅር ላጠቃው ነይኔ ጎፈሬ ነይኔ ኮኩባ የብረት አልጋ ያረገርጋል የሰውነሽና ምን ይደረጋል የሰውነሽና ምን ይደረጋል